ሄሎ
አ
ጤና ይስጥልኝ።
አብሮ ይስጥልን።
ምን ልርዳው?
ጥያቄና መልስ እንትን እያላችሁ ነበር።
እሺ ጥያቄና መልስ ስልኩ ላይ ያለ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
እሺ
ከዛ ሰባ ቁጥር ተጭነው አማርኛ አድርጉ።
እሺ
ሶስት ቁጥር ላይ ለመጫወት የሚል ይመጣል።
አለ
ጥያቄና መልስና እድሎን ይሞክሩ የሚል ይመጣል።
እሺ
እ ጥያቄና መልስ በ coin ሁለት ቁጥር ለመግዛት የሚል አለ።
አ በ coin ይጠቀሙ።
እሺ የእድል ጨዋታ ደግሞ በትኬት አንድ ቁጥር ላይ subscribe ያደርጉ።
አ
subscribe ሲያደርጉ ትኬት ይሰጡታል።
አ በአንድ ቁጥር ከዛ ማለት ነው።
እድሎትን ይሞክሩ።
እሺ እሺ እሺ፣ እናመሰግናለን።
አሜን። መልካም ጊዜ።
ለሁላችን ሰላም ደሪ አሜን። ደህና ደሩ